ይህች አጋጣሚ በአንድ አገናኝታን የፍቅርን ሸማ ደርባ ጎናጽፋን ሆኖም ሳታስበው ጊዜው በመሆኑ በቃን ተለያየን፣ መሪር ነው ሐዘኑ። ወጣቷ ዘንጣፋዬ ደህና ሰንብቻ አበባዬ ፊቴ ታጥበልሽ በንባዬ ሲፈራረቅብን ሐዘን ከደስታ ያ ያለፈው ጊዜ በሳቅ በጫወታ የሰራነ ሁሉ ሲቀር በትዝታ ምን ይሰማን ይሆን የማታ የማታ ወጣቷ ዘንጣፋዬ ደህና ሰንብቻ አበባዬ ፊቴ ታጥበልሽ በንባዬ እንደ ልጅ ባባሆኝ አልቅሳ አልቅሳለ ከአንቺ መለየቱ ሞት መስሎ የታየኝ ቃልሽ ቃሉ ይሁን እንዳንረሳሳ አፈር እስኪጫነን ሆነን በድን ሬሳ ወጣቷ ዘንጣፋዬ ደህና ሰንብቻ አበባዬ ፊቴ ታጥበልሽ በንባዬ ወጣቷ ዘንጋባዬ ደህና ሰንብቻ አበባዬ ፊቴ ታጥበልሽ በንባዬ ፊቴ ታጥበልሽ በንባዬ